hello ጤና ይስጥልኝ። እባክዎ ተፈራው
አቤት አቤት ጤና ይስጥልኝ።
አብሮ ይስጥልኝ። እባክዎ ተፈራው
አረ እኔ እናት እኔ ቴሌቪዥን የሚለውን ትኬት እኮ አንድ ቀንም ተጫውቼም አላውቅም። balance ሳንቲም በሚሞላበት ሰዓት በየጊዜ ነው የሚቆርጥልኝ። ይሄን ነገር ይሁን ከመስመር አውጡት። አሁን ሲያይ ቴሌቪዥን የሚል ነገር ነው የምለው። ሳንቲሜን በየጊዜ ይበለብኛል።
ደንበኛ ስለሆነ ነው እሺ፣ አቋርጥልዎታለሁ። ነገር ግን ብዙ ትኬት ስላሉ ትኬት መጠቀም ይችላሉ። አቋርጥልዎት
እኮ በቃ እንድታቋርጭልኝ ነው። ምክንያቱም እኔ በስህተት ትእዛዝ ይሆን እንዴት እንትነካካ እንትን ብሎ እኔ አላዘዝኩም። ገብቶሻል? በየሰዓቱ ሳንቲም በሚሞላበት ሰዓት balance ኤን እንዳለ በቃ ባዶ ያደርገዋል። አሁን አሁን በዚህ ሰዓት ሀያ አምስት ብር ሞልቼ አስር ብር የለም። ቴሌቪዥን ትኬት ገብ- እንዲቋረጥ እንዲቋረጥልኝ ነው። እንዲ ተጫውቼውም አላውቅም፣ ተጠቅሜም አላውቅም። ሲስተሙን ማለት ትችያለሽ።
እሺ፣ አቋርጬ እሰጣለሁ።
እሺ እሺ እሺ